Hello Hello ጤና ይስጥልን።
አቤት።
ኢትዮጵያ translation ኖች ናቸው?
አዎ አዎ።
እሺ ሃሮን ይባላለሁ። የደወልኩት ከ V Plus Technology Solution ነበረ።
እሺ ማይ So እኛ መተግበሪያ ወይም application ነበር download develop ያደረግነው እና እናንተ ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ። ምንም አይነት ክፍያ የለውም። እናንተን ነው የሚጠቅመው።
እሺ እ እናት ከን- መልሼ ልደውልሽ ትንሽ እ?
እዚህ ላይ sorry መልሼ ልደውልሽ ችግር የለውም። እሺ እሺ፣ እሺ።
እሺ እሺ thank you